hello
አቤት ሰላም ጤና ይስጥልኝ። ቴሌቪዥን
አቤት
ምን ልርዳዎት?
ጥያቄ ሁሉ
እ, ጥያቄ game ኦችን ለመጫወት ነው።
አዎ ኮከብ ዘጠኝ ሰማንያ አምስት ተመሰላል ብለው ይደውሉ። መጀመሪያ
እሺ
አንድ ቁጥር ለመመዝገብ
እሺ ሶስት ቁጥር ላይ ደግሞ ለመጫወት የሚል አለ። ለመጫወትን ሲጫኑ ጥያቄና መልስ ብሎትን ይሞክሩ የሚል አለ አለ game ኦችን መርጠው መጫወት ይችላል።
እሺ እሺ አመሰግናለሁ።
እሺ እሺ game ኡን ይዩትና ግልጽ ያልሆነ ነገር ካለም ጥይት ይችላል።
እሺ